ሁሉ ጤና ይስጥልኝ ሚስትሪ ትላለች ነኝ afaan oromoon hin jiran አፋን ኦሮሞ የሚችል የለም አባ
አልችልም።
በአማርኛ መናገር ትችላለህ? ኦር በእንግሊዝኛ
biyya tokko immoo ilmi karraa edda gaddaa ta'e waan waan Can you speak English or Amharic? Hello?
ሄሎ Hello?
እስካሁን ብሬ አላገኘሁም። በእናትህ እ፣ ስል- ስልክህን ንገረኝ ወንድሜ።
ስልኬን የቅድም ነው የቅድሙ አስራ አምስት የ- የቱ ነው? ዜሮ ዘጠኝ ዜሮ ዘጠኝ አስራ አምስት አስራ አምስት እሺ፣ ሰባት ነው።
አስራ አምስት አስራ አምስት አዎ ስልሳ ስልሳ ሰላሳ ሰባት አዎ አዎ ለ- በ- ብ- ብሩ ሌላ ቦታ ገባ።
አዎ እኮ ማድረግ የምትችለውን እኮ ነገርኩህ አይደለ ወንድሜ?
እ?
ማድረግ የምትችለውን ነገርኩህ አይደለ? እኛ መመለስ አንችልም። የገባው ሌላ ቦታ ነው። እሺ፣
አዎ፣ መመለስ እናንተ ያች- እኛ አንችልም። አዎ እሺ፣ ቴሌብር or ምናምን ደውልና እዛ እሺ የሚል ከሆነ አናግራቸው። እሺ
አዎ፣ እሺ፣ እሱ እሺ፣ መመለስ አንችልም።
እሺ። መልካም ቀን። እሺ፣ አዎ።